hello ጤና ይስጥልኝ። ከችፕችፕ መልሼ የደወልኩሎት እ order ኦች ነበሩት ያልና ክልሎት አዎ እና አሁን check አድርገን ነበረ የእርሶን መላክ አንችልም ጣፎ መምጣት ስላቆምን እና ብሩን ተመላሽ ነው የምናደርግሎት። ይቅርታ በጣም እሺ እሺ እሺ። ምን አሉኝ?
ጣፋት አትመጡም ማለት አዎ አዎ፣ ወይ location ኑን ከዚህ በኋላ order ሲያደርጉ ወይ location ቀይረው order ያድርጉ። እሺ እሺ፣ መልካም እሺ።